ሄሎ ሄሎ
ጤና ይስጥልን።
ጤና ይስጥልኝ።
አብሮ ይስጥልን። ሰላም ነው?
አለን ሰላም። ምን ቪዛ አይነት ቪዛ መረጃ?
አገልግሎት እ እሺ ምን አሉኝ?
ቪዛ አገልግሎት ለመጠቀም ፈልጌ ነበር።
እሺ የወደ- ወዴት ሀገር ማወቅ ፈለጉ? መረጃ እንሰጦታለን።
እ እ ወዴት ሀገር መሄድ ፈለጉ? መረጃ እንሰጦታለን።